ጤና ይስጥልን ማለት አለው።
አይዞሽ፣ ሰላም ነው እግዚአብሔር ይመስገን።
አለን። ላንድ ክሩዘር አይቼ ነበረ እ
እሺ
እና ስንት ሁለት ነው ስንት?
ይህ ላንድ ክሩዘር? በ- የፊት ለፊቱ ባሞዝራተር ነው። ሞዴሉን አልገለጸውም። ታች የቆየ ይገላል።
ነው አባት እሱ
የቆየ ነው።
እ
እሺ ሌላ ግን አለ
ሌላ የለንም Land Cruiser አሁን ላይ።
እ